ጤና ይስጥልኝ ቤት ቤት ቤት ነው የምልደው
ትኬት አላበራልኝ ብሎኝ ነበር። እሱን ለማየት ነበር።
cashier code ኦ አለ
እ cashier code ኦ ትነግረኛለህ?
አ አ አለ
እሺ ንገረኝ።
ናቲ አስር
hello ወይ አስር እሺ አስር
እ ስልሳ ሶስት እሺ አን ወረቀቴ ስልሳ ሶስት አስር ስልሳ ሶስት
እሺ ሰላሳ ስምንት እሺ
ሰማንያ ስምንት
አሁን አብርቶልሃል። እሺ check አድርገው።
እሺ አ ሌላም አለ እ እ እ ሌላም አለ
እሺ ንገረኝ።
አስር እሺ ስልሳ ሶስት እሺ ሰላሳ ስምንት ስልሳ አምስት ሰላሳ ስድስት